ሄሎ ሄሎ የ order number ስንት ያልከኝ?
ዜሮ ስድስት ሀያ አንድ
ዜሮ ስድስት ሀያ አንድ ሀያ አንድ አዎ አይ ልክ አይደለም የነገርከኝ order number እ እ ዜሮ ስድስት ሀያ አንድ አዎ ዜሮ ስድስት ሀያ አንድ አዎ የቆየ order እሺ ነው መጀመሪያው እሺ
ዘጠና አይደለም check አድርገው ድጋሜ
ዘጠና ዜሮ ስልሳ ሀያ አንድ ይቅርታ ዜሮ ስድስት ስልሳ ሀያ አንድ
okay ስልሳ አይ።
ሀያ አንድ አይደለም ዘጠና ስልሳ ሀያ አንድ ነው አጠቃላይ።
በቃ ማነው ስምህ አላዛር አላዛር እሺ አላዛር እሺ አላዛር